ሄሎ Hello፣ ጤና ይስጥልን።
አቤት፣
ከክሊንትስተን ሆምስ ነበር የደወልኩሎት። ከዚህ በፊት ስለ share ጉዳይ አውርተን ነበር እና ወደ ቢሮ ብቅ እላለሁ ብሎን ነበረ።
መቼ
የወይዘሮ ሰሚራ ስልክ አይደለም?
እ የወይዘሮ ሰሚራ ስልክ
አይደለም
እሺ።